ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ሄሎ ሰላም ጤና ይስጥልኝ።
ወይ ሰው
ይሰማል። ዶንኪ ቲዩብ ነው የምንደስዳወት።
ስራ ማስታወቂያ አይቼ ነበር።
እሺ ማስታወቂያውን ያዩበት ቪዲዮ ስር ሊንክ አለ። በሊንኩ አፕ ላይ ያሉ ዶንኪ ቲዩብ ላይ ገብተው ይዩት። ዶንኪ ቲዩብ ላይ ገብተው ቪዲዮውን ያዩትና
አይቼዋለሁ።
ስለዚህ ከቪዲዮ ስር ባለው link መመዝገብ ትችያለሽ።
አይሰማም።
አይሰማም?
አዎ ኔትወርክ ነው።
እሺ ቪዲዮውን አይተሽዋል አይደል?
አዎ
ስለዚህ ከቪዲዮ ስር መመዝገቢያ link አለ። ለመመዝገብ ይሄንን link ይከተሉ የሚል አለ። በ link ኡ apply ማድረግ ትችያለሽ።
እሺ አመሰግናለሁ። ያልተማረም ነው?